ሌላ ቀን እንትን ለመጠየቅ ነበር information ምን ለጓደኛዬ promise ለማድረግ ምንድነው surprise ለማድረግ ማለት ነው እና just ፕሮግራም ለማዘጋጀት ፈልጌ ነበርና እንዴት ነው እንዴት ማድረግ እችላለሁ?
በእኛ ፕሮግራም surprise ለማድረግ ነው። እሺ ልመዝግቦትና እንደዚህ አይነት ፕሮግራሞች ሲኖሩ እናሳውቆታለን።
መልካም።
እሺ ስሞት ማን ልበል?
ዮሴፍ
ዮሴፍ ማን?
ክብረ ቅዱሳን።
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ዜሮ አንድ
ዜሮ አንድ ዜሮ ዘጠኝ ዜሮ ዘጠኝ አስራ አራት
አስራ አራት ሰላሳ አራት
እሺ ከየት አካባቢ ነው አድራሻዎት?
ካዛንቺል።
እሺ ስለዚህ በእኛ ፕሮግራም ባለቤቱን surprise ለማድረግ ነው ያሉኝ።
አዎ አዎ አዎ።
እሺ እናመሰግናለን፣ እናሳውቆታለን። እንደዚህ ፕሮግራም ሲኖር እናሳውቆታለን።
መልካም እሺ